Good morning. Thanks for calling the Sheraton Addis Luxury Collection Hotel. This is Zebra. How may I assist you?
ሰላም ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን። ከዊፕላስ ነበር የምደውለው። ለ press release መቶ ሰው የሚሆን አዳራሽ ይኖራቸዋል።
ይኖረናል። አዎ፣ Okay ላገናኘሁት ይህን የሚመለከታቸው ጋር Okay፣ እሺ
ሰልሳይ ማርኬት የቤት ስፒክ የሚያስችው ሰላም ጤና ይስጥልን።
እግዚአብሔር ይመስገን ደህና ቢንታ እባላለሁኝ። ለፕሬስ ሪሊዝ ለጋዜጣዊ መግለጫ መቶ ሰው የሚሆን አዳራሽ ፈልገን ነበረ።
መቼ ነው ቀኑ ማርች ሰብን ለሀፍ ዴይ
አክቹሊ መቶ ሰው ቢችል የለንም ማክሲማም ሰማንያ ሰው ግን እሱንም ማክሲመም?
ቆይ ቬኑ ካላ በለብልት ኦኬ ማክሲመም ሰማንያ የለም በሰባት የለም።
የለም አዎ በአስራ አንድ አዘማመንት ያለም Okay ክፍት ቦታ ያላችሁ አዎ እሱንም maximum ሰማንያ ሰው ነው የሚችለው Okay እሺ እሺ thank you እሺ Thank you have a nice day